hello hello hello፣ ጤና ይስጥልኝ።
አብሬ ስትልኝ አቤት አቤት ከፍሊንት ነበር የደወልኩልዎት።
እሺ
የአቶ አህመድ ስልክ ነው።
አ
እሺ፣ ለዛሬ ቀጠሮ ነበረን እና አዎ፣ መጥቶ ቅዳሜ ዕለት፣ የሚለውን check ለማድረግ ነበር የደወልኩልዎት።
ቅዳሜ ዕለት ልክ ነው ደውዬ አዎ፣ ነበረ እና አውርተን ነበረ።
አ ልክ ነው ትንሽ አሞኝ ዛሬ እሺ።
አልወጣሁም ይቅርታ ለዛ ነው እሺ
እሺ እሺ እሺ።
እሺ